ሄሎ ሄሎ ዮሴፍ ወዬ ወይ ከስተመሩ ወይ።
በቃ ትቀልሃለት እሺ እሺ፣ ግን ለሌላ ጊዜ ነገሯችሁ። የእውነት በጣም አረ ካሜራ ቢኖረው አሳይሽ ነበር። እውነት እኔን ድራይቨር ብቻ አይደለም ሌላም ድራይቨር መጠየቅ ይቻላል። በጣም ተማሯ። ለትንሿ ማንሳት እየደበራቸው እንዴ ጎመን በስጋ ከፓስታ እኮ አንድ ላይ ጨፍልቀው እኮ በትንሽ ፎይል ፎይሏን ብታጣን ራሱ ስቅያለሽ እንዴ አሁን እንደ ደብር አይ በጣም የሚደብረው በጣም እንዴ ሰው የተለያየ ምርጫ ሊኖረው ይችላል። እነሱ ፎይል ቁጠባን የያዙት ፎይል ተወደደ። እኛ ታዲያ ምን እናድርግ? ከስገደ የምንጋፈጠው እኛ ነን።
የአሁኑ እናግረማቸዋለሽ በቃ ፒስ። እሺ ሰላም ይሁንልሽ።
ጊዜ አናገራቸዋለሁ እሺ እሺ